hello ጤና ይስጥልን። ችፕችፕ ጤና ይስጥልኝ ይመስ አብሮ ይስጥልን።
ሰላም ነው እግዚአብሔር ይመስገን።
አለን አለን። እንትን ፈልጌ ነበር እ ያላችሁበት አድራሻ መሸጫችሁ።
አይ ማዘዝ እንኳን የሚችሉት በኦንላይን ነው order ማድረግ የሚችሉት።
ልክ እንደ ባለፈው የለም የሆነ ቦታ ላይ ተቀምጣችሁ የለም አሁን ላይ የለም ቀርቷል።
ኦ፣ ኦንላይንማ። እሺ እሺ የዛሬ ዋጋ ማንጎ አለ ስንት? ፓፓዬና እንትና ካደነ ማንጎ
እ ቺፕቺፕ አፕ አለሁት አይደለ? እዛ ላይ እስቲ አለ ቼክ እንግዲህ ያድርጉ።
ፈትልኝ አልቻለም። ኔትወርክ የሌለው ሰፈር ላይ
እሺ አንዴ መስመር ላይ ጠብቁኝ።
እሺ።
ምን ነበር የፈለጉት?
ሽንኩርትና ቲማቲምና ማነው አባዶና ማንጎ